hello ጤና ይስጥልኝ ችብችብ hello hello hello hello ጤና ይስጥልኝ ችብችብ
ምን ትናንትና ያደረግነው ትዕዛዝ ነበርና መቼ እንደሚደርስ ማወቅ እችላለሁ?
ኮድ ደርሶታል ማታ
ምንድን ኮድ አልደረሶትም order ደርስ ደርስ እሺ ስልክ ቁጥር ይንገሩኝ order ያደረጉበትን ዜሮ ዘጠኝ ሰላሳ ሰባት እሺ ዘጠና ሁለት እሺ ሰባ አምስት ሰባ ስምንት እሺ ፍሬ ህይወት ነው አዎ
እሺ driver ስልክ ልንገሮት
ዛሬ ይመጣል ነው?
አዎ አዎ ይዞት ወጥቷል okay፣ እሺ ዜሮ ዘጠኝ ሀምሳ ስድስት እሺ ሰላሳ ዘጠኝ
እሺ ዘጠና ስምንት ዘጠና ስምንት አርባ ሰባት አርባ ሰባት በረከት ይባላል ደውሉለት እሺ እሺ እናመሰግናለን መልካም ቀን